አንድ ስኬት አለኝ። ቼክ አድርጊ።
እሺ ካሸር ኮድ ንገረኝ። ያባ አ ካሸር ኮዱን ንገረኝ። ኦንላይን የቀመጥከው ወይስ ሾፕ ላይ? ብስኬት እና ዊዝድሮ መልስ ማለት እንዴ? ሄሎ
ሄሎ ሄሎ ልዶ
አስራ አንድ
አስራ አንድ
ሰላሳ አራት እሺ
ሰባ አምስት እሺ
ሀያ ስድስት ሀያ ስድስት እሺ በአንድ ጨዋታ lost ነው ቦነስ የለውም
እንዴ አግኝቻለሁ እኮ አንድ እ
ሶስት ጨዋታ ነው አይደል?
ሶስት ጨዋታ ነው ባርሴሎና ከጂሮና የሚለው lost ነው
እሺ ሌላ እ ሌላ አለ ለ- አዎ ሶስት ነው እኮ እኮ ሌላውማ አሸንፈዋል ግን lost ነው odd ኡ እንዴት?